ሄሎ ሰላም ጤና ይስጥልኝ።
ሄሎ ሄሎ ሄሎ ሰላም ጤና ይስጥልኝ። አይስማ ሸክሲ ቲንግ ነው እ እ አዎ ትክክል ኖት ምን ነበረ?
እ ምን አልሽ?
ትክክል ኖት ምን ነበረ ጥያቄዎች?
አዎ እንትን ነበረ በቦነስ ትናንትና ብር አስገብቼ ነበርና ሁለት ጨዋታ ተጫወቱ በቦነስም በራሴ ብርም ማለት ነው።
እሺ እና ብር ጽፎልኝ ነበረና withdraw ሳረግ ያኛውን አረገልኝ withdraw የቦነሱን ግን አጠፋብኝ። እ?
የቦነስ ብሩ የሉት ዊዝዶ ከማድረጉ በፊት ትኬት መቁረጥ ነበረበት። ዊዝዶ ካረጉ ከዛ በፊት ብሩ አይመለስም።
እና እናንተ መች እንደዛ አስረዳችሁ ነው? እንዴት ነው የሚደረገው ነው?
ዊዝዶ ካደረጉ ብሩ አይመለስም። በቃ
እና ትኬት ሁሉንም cash out ማድረግ አይቻልም። ለዛ ነው
አሀ አሀ እና እንዴት መቼ ነው የሚደረገው የነበረ?
ዊዝ እሱን መቆረጡት ብር
እ መጀመሪያ deposit የሆነለት ወይም የገባለትን በኖስ አራት እጥፍ የሚሆን ትኬት ከቆረጡ በኋላ መጀመሪያ ያስገቡትን ብር ያክል ወደ real balance ይገባሉታል።
እንደዛ አድርጋችሁ ነው እንትን ያላችሁን።
ከዛ በኋላ ነበረ withdraw ማድረግ የሚችሉት።
እኔ አላወኩም ነበረ፣ አጠፋብኝ። በጣም ያናድዳል። ዛሬ ገና አርማችን አግኝተን ብናች እ እንግዲህ እ ማድረግ አንችልም።
አመሰግናለሁ።
እሺ፣ መልካም